ሄሎ
ትክክለኛ ሪፌት ነው የባንኩ ተዳ አሁን ገንዘብ በውስጥ ቢበር እና እሺ
ወደ እንትን ምንድን ነው የሚባል- ወደ- ወደ ጃምቦ
ወደ ውስጥ ብዬ እና አሁን አልገባኝም። እንደው ሄዷል።
እሺ ምን ያህል ብር ነው እ?
ያለው ብር ነው ሁለት ሰባ
ሁለት መቶ ሰባ
ሰባ ብር ድሮ ድሮ ሲያር ነው ወይስ ዲፖዚት ዲፖዚት-
እሺ ወደ አምቦ ቤቴ
እ? አልገባም።
ወደ አምቦ ቤቴ እ? ጃምቦ ነው። ምን አልኩ?
በዚህ ቁጥር አዎ
ቁጥር ነው የተ- ለማስተላለፍ ወዴት ነው ቴሌ ብር ነው ከዚህ ነው እ? ቴሌብር
እሺ በዚህ በዚህ ዜሮ ዘጠኝ ዘጠኝ ሰማንያ ሰባት ሰባ አምስት ሰማንያ አዎ
እሺ ባንኩን የመዘገብኩልህ መስመር ላይ ቆይ
እ?
የመዘገብሎት ነው መስመር ላይ ጠብቅ እም፣ መቼ አሁን ነው ነው አሁን ትንሽ ያያየው ነገር ገባ ቢ- አልገባም እስካሁን
እሺ አሁን ነግረውት ነበር የ screenshot የቀረበትን ከስብር ይላል ጉልበት አለው
screenshot አቀው ከዛ በመነግ ቁጥር ይልኩናል
ለማን ነው የሚልከው? እሺ በቴሌግራም ይልኩልናል በቴሌግራም እሺ አዎ፣ በቴሌግራም ይልናል screenshot ኡን ዜሮ ዘጠኝ ዘጠና ሁለት እሺ ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና አስራ ሶስት አስራ- አስራ ሶስት አይ፣ አስራ ሶስት ነው ያልከኝ አዎ፣ ዘጠኝ ዘጠና ሁለት አስራ ሶስት እሺ፣ ሶስት ዜሮ አንድ ሀምሳ ዜሮ አንድ አ- አንድ
አምስት
እሺ በአምስት ነው ያልከኝ ሁለት ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ አ- ሀምሳ አምስት ሀምሳ አምስት እሺ አዎ በዚህ ቴሌግራም screenshot ይላኩልን የእርስም አለብን
ሄድን ሽ ነው የሚለው እዛ ያለው ዝናሽ ነው የሚለው እሺ ዝናሽማ
እ፣ ቴሌብር ላለው ነው አዎ እዚህ ጥሩ ላይ የቀረቦት ላይ ነው።
ሰው እንትን እ፣ እንትን አንስቼ እ፣ ተ- እላለሁ እሺ እሱ ያው ስም ይነግሩኝ ዝናሽ ማን እህ።
ዝናሽ ማን አለ?
እኔ ጠቅለው እንጂ የእህቴ ስልኩና እኔ እሺ ተጠቅሜ-
የአባት አላውቀውም።
ማለትም ነው ቴሌብር ያለው አላውቀውም ያልኩኝ ካየሁ እንጂ
እሺ እሺ ለምረዳውት ነገር ለመዝግብ ላልፈልሎታ እሺ ግፍቱን ነው አምሳው
ቴክስቱን ነው የሚያወጣው የሚልኩት ቴክስቱን አንስቼ ነው የምልከው።
አዎ ስክሪንሾት አድርገው ይልኩናል በዛ ቴሌብር እሺ
ሌላ ያሉት ነገር አለ እህ፣ ሌላ ምረዳው ነገር አለ በቃ ይሄ ብቻ ነው
ስለዚህ እናመሰግናለን አገልግሎት ያሳባችሁ ከሚሰሙ በኋላ ያስገቡ መልካም